ጤና ይስጥልኝ የጤና ማዕከል እባክዎን ልርድዎት?
ሰላም ነው አባት?
ሰላም እንዴት ነዎት?
አለን አለን። ወደ ሞምባሳ በረራ ፈልጌ ነበር check ታደርግልኛለህ?
ይቻላል ለመቼ?
ለ August አስራ ሁለት
አስራ ሁለት August አዎ one way ብቻ ሞምባሳ one way ብቻ
አዎ ኦኬ። እሺ ዋን ዌይ 15 ኦገስት 17163 ብር ነው።
አመሰግናለሁ።
እሺ እኛም እናመሰግናለን። ከብ በምን በምን airlines ነው?
በ Kenya Airways።
ያለኝ?
እሺ እሺ።
hello